እንደሱ ግን ደስ ይለኛል ሲኖር
Hello Hello ሰላም ጤና ይስጥልኝ ጤና ይስጥልኝ።
ናርዶስ ወንደሰን ነሽ አዎ እሺ ከ We Plus Solution ነበር የምደውልልሽ እሺ ለ TikTok እና ለ YouTube host ነት CV ም።
ልከሽ ነበር አይደል
Okay እሺ አላክሽም
እ፣ text አድርጌ ነበረ።
እኮ text አድርገሽ ነበር አይደል አዎ ስለዚህ ለሐሙስ አራት ሰዓት interview ለ interview መምጣት ትችያለሽ
ሐሙስ አራት ሰዓት አዎ
እ፣ እሺ ቆይ መልሼ እደውልልሻለሁ አንዴ።
እም፣ አሁን ነው የምትደውይልኝ ወይስ
እሺ እኮ አዎ እደውልልሻለሁ ቆይ እሺ
እህ አዎ አሁን እደውልልሻለሁ ቆያቸው እሺ መልካም ቀን ቻው እሺ